hello ሰላም ጤና ይስጥልን ቺፕቺፕ ጤና ይስጥልኝ መሪ አቦ ይስጥልን ሰላም አለን ይመስገን ወደ ቱሉ ዲምቱ አካባቢ ትደርሳላችሁ እንዴ
ቱሊ ዲምቱ
አትደርሱም እዛ ድረስ አይደርስም አዎ
okay ወጣ ያለ በመሆኑ ነው አዎ ትንሽ ራቅ ስለሚል location ኡ ብዙ አልጀመርንም እስካሁን
በቃ እኛ ቦሌ አካባቢ ነበርን አጋጣሚ አልሆነም እና ምናልባት እዛ ከጀመራችሁ ወይ ካለ ብዬ ነበረ thank you አዎ ለጊዜው አልጀመርንም እሺ እናመሰግናለን እሺ በጣም በጣም